ሄሎ ሄሎ ጤና ይስጥልኝ።
ጤና ይስጥልኝ።
ከ ChipChip ነበር የምንደውልልዎት እሺ
እ እ በስምንት እ በአስራ ስምንተኛ ስምንተኛ ወር ላይ ይቅርታ አቮካዶ order አድርገው ነበር እና እርስዎ group ላይ በስህተት አይዳ የምትባል customer ኣችን ስድስት ኪሎ order አድርጋ ነበር እና ዛሬ ነበር ለእኛ ያሳወቀችን። እርስዎ ተረክበዋል አይደለ?
አዎ አዎ okay እሺ contact ዋን ማግኘት አቅቶን ነው።
okay ይቅርታ በጣም አዎ እሷም ዛሬ ነው ለእኛ ያሳወቀችን እና እሺ ስለዚህ ያው እርስዎ ስልኳን ልስጦትና ተመላሽ ማድረግ ይችላሉ። የስድስት ኪሎ መቶ ሰባ አራት ብር ነው።
እሺ እሺ ስልክ ልንገሮት?
ለ- በዚህ ስልክ text ታርግ- ታረግልኛለሽ?
እሺ እሺ text አደርግልዎታለሁ። እናመሰግናለን በጣም ችግር የለም።
እሺ እሺ መልካም ቀን